አደንቃለሁ ስራህን አደንቃለሁ አደንቃለሁ አሰራህን እኔ አደንቃለሁ ብቻህን ስትሰራ ምስኪኑን ስታስበው ታሪኩን ስትቀይር ኢየሱስ አይቻለሁ ስራህን አደንቃለሁ ታሪኩን ስትለውጥ ኢየሱስ አይቻለሁ ስራህን አደንቃለሁ ምስኪኑን ከፍ አንድያ ስታነሳ ታሪኩን ቀይረ ድል ስትነሳ አይተዋል አይኖቼ ያወራለሁ ኢየሱስ አንተን ብቻ አደንቃለሁ ክብርን በምስጋና እሰጥሃለሁ ደስ እያለ ለአንተ ብቻ አጥናለሁ ክብርን በምስጋና እሰጥሃለሁ ደስ እያለ ለአንተ ብቻ አጥናለሁ አደንቃለሁ ስራህን አደንቃለሁ አደንቃለሁ አሰራርህን እኔ አደንቃለሁ ብቻህን ስትሰራ ምስኪኑን ስታስበው ታሪኩን ስትቀይር ኢየሱስ አይቻለሁ ስራህን አደንቃለሁ ታሪኩን ስትለውጥ ኢየሱስ አይቻለሁ ስራህን አደንቃለሁ በሰዎች ልቦና ማይታሰብ ይሆናል ተብሎ ማይታለም ውብ አርገ ስሰራው አይቻለሁ ስራህን ኢየሱስ አደንቃለሁ ኃይሌ አንተ መሆኑን አውቄያለሁ ክብር ላንተ ብቻ እሰጣለሁ ኃይሌ አንተ መሆኑን አውቄያለሁ ክብር ላንተ ብቻ እሰጣለሁ አደንቃለሁ ስራህን አደንቃለሁ አደንቃለሁ አሰራህን እኔ አደንቃለሁ ብቻህን ስትሰራ ምስኪኑን ስታስበው ታሪኩን ስትቀይር ኢየሱስ አይቻለሁ ስራህን አደንቃለሁ ታሪኩን ስትለውጥ ኢየሱስ አይቻለሁ ስራህን አደንቃለሁ ሰማያት በመንፈስ መዋባቸው ፍጥረት በምድር መብዛታቸው አቤት ስንቱን ልቁጠር ስንቱን ላውራ ኢየሱስ ድንቅ ነው ያንተ ስራ ገኖ ይታይ ስም ባለም ዙሪያ ገኖ ይታይ ስም ባለም ዙሪያ ገኖ ይታይ ስም ባለም ዙሪያ ገኖ ይታይ ስም ባለም ዙሪያ አደንቃለሁ ስራህን አደንቃለሁ አደንቃለሁ አሰራህን እኔ አደንቃለሁ ብቻህን ስትሰራ ምስኪኑን ስታስበው ታሪኩን ስትቀይር ኢየሱስ አይቻለሁ ስራህን አደንቃለሁ ታሪኩን ስትለውጥ ኢየሱስ አይቻለሁ ስራህን አደንቃለሁ ለእኔ ያለው ፍቅር ይደንቀኛል ውለታ አምላኬ በዝቶብኛል ጩኸቴን አድምጠ ሰራህልኝ እንቆቅልሾቼን ፈታህልኝ ለዘላለም ኢየሱስ ክበርልኝ ለዘላለም ኢየሱስ ንገስልኝ ለዘላለም ኢየሱስ ክበርልኝ ለዘላለም ኢየሱስ ንገስልኝ አደንቃለሁ ስራህን አደንቃለሁ አደንቃለሁ አሰራህን እኔ አደንቃለሁ ብቻህን ስትሰራ ምስኪኑን ስታስበው ታሪኩን ስትቀይር ኢየሱስ አይቻለሁ ስራህን አደንቃለሁ ታሪኩን ስትለውጥ ኢየሱስ አይቻለሁ ስራህን